ትናንት የሆነ ቲኬት በልቼ ነበር።
ምን አለኝ?
ትናንትና የሆነ ትኬት በልቼ ነበር። postponed ሆኖ ብሩ አልገባልኝም እስካሁን።
እሺ ይነግሩኛል። cashier ID ዎ
በዚህ cashier ID እንኳን ትዝ አይለኝም።
ያው የቲኬት ቁጥሩን ማለት ነው።
OK ገብቼ check ላድርግ።
ያው የቲኬት ቁጥሩን ይላኩልን ወይ ይንገሩኝ።
post- postponed የሆነው ሀያ አራት ሰዓት ነው እንዴ የሚጠብቀው?
ያው postpone የሆነ ጨዋታ ካለ ከሀያ አራት ሰዓት በኋላ ነው ውጤቱ የሚታወቅ።
OK እንደዛ ነው።
ያው ሰላም ያዋሉ። ስለ ደወሉ እናመሰግናለን።